ሄሎ ሄሎ ከብጃ ኢትዮጵያ ነው የምደውለው።
እሺ
አሁን ተቋርጦብት ነበረ።
አዎ ቶ አዲስ ነበር ነው።
ኧረ ባድ ነው ቆይቷል።
እሺ እዛ ከሆነ ያስመዘገቡት ስልክ ቁጥር ያስታውሳል? ቢጃ ላይ ያስመዘገቡት ስልክ ቁጥር
ነበር ነው ሰርቪስ ካርዱ ነው። ሄሎ ሄሎ ሄሎ
እሱን የሚያስታውስ ከሆነ ይገርም። እሱ ያውቃል።
ሄሎ አልተሰማኝም። ሄሎ
አሁንስ አይሰማውትም?
እሺ
ንድፍ ቁጥር የሚያውቁት ከሆነ ይገሩኝ።
የትን ነበር ነው ያልሽኝ?
አዎ
የንግድ ፍቃዱን አዎ
ኧረ ላዳ መልሼ ወይ ልደውል እንጂ አልሆነ ካልሆነ ደግሞ የዘገቡት ቁጥር ከሆነ እ?
ቢጃይ ላይ ያስመዘገቡት ቁጥር ቢጃይ ላይ ቁጥር እ፣ አዎ የሰጡት ስልክ ቁጥር ሲያስመዘግቡ የሰጡት ይኸው ነው። ይሄን ሰጠሁት፣ ናቤ ይሄን ነው የሰጠሁት።
ስንት ጊዜ ሆኖታል ቤቱ ቢጃይ ላይ ከተመዘገበ ስንት ጊዜ ሆነ?
እ፣ ከስድስት ወር በላይ ነው። አዎ ከስድስት ወር በላይ
እሺ፣ ሄሎ።
የእርስዎ ስም ያ?
ናረጣ- አሀ። ሄሎ
የእርስዎ ስም ሄሎ፣ የእርስዎ ስም ንገሩኝ።
አደገ ታከለ
እየስ- ይሰማኛል።
አደገ ቆቦ ነው።
ማናቤ
አደገ ታከለ አደገ ታከለ።
አዎ
እሺ፣ የድርጅቶን ስም ይንገሩኝ።
በዚህ የሚጠራው በዚህ ነው።
አደገ ተከለ
አዎ
ቁጥራውን በደወልበት መዝግብሎት።
አዎ ይመዝገብልኝ። ችግር የለም።
እሺ፣ እ፣ ቆቦ የት አካባቢ ነው የሚገኙት?
አጅፕ አካባቢ
የት አካባቢ?
አጅፕ አጅፕ አካባቢ
አጂብ።
አዎ
እሺ፣ ምንድን ነበር
አ- አንደኛው ወዙ እያነፈሰብኝ ነበረ ለንፋሱ።
እሺ፣ ሁለ- ሁለተኛ ሲወቱ እየገዛ ነው የምጠቀመው አሁን አቋርጦ የለም ተብሎ ማለት ነው።
እሺ፣ ስለዚህ በጥያቄ ልመዝግብሎት።
አዎ ይመዝገብልኝ። እሺ እሺ ማይጠብቁኝና መዝግቤ የወረፋ ቁጥር እሰጡታለሁ። መስመር ላይ ነው?
አዎ አዎ ይጠብቅ ለመዘገብኩሎት ነው።
እሺ አለሁኝ አለሁ።
መስመር ላይ ኖት?
አለሁ አለሁ።
እሺ፣ ቀጥታ ስለተጠበቁት የሚያጭ ችግር የለውም። እ እ
ደመኛችን መዝግቤሎታለሁ። የወረፋ ቁጥሮትን የያዙት እሺ አ- አ- አስራ አምስት አስራ አራት አስራ አምስት አስራ አራት ዜሮ
አስራ አምስት አስራ አራት ዜሮ ዜሮ። አዎ ደመኛችን እሺ እሺ ደውለው ቁጥር አስመዝግቤ ነበር ማለት ይችላሉ።
እሺ እሺ ሌላ አስራ አስራ አራት ዜሮ አዎ እሺ ሌላ ምረዶች እሺ።
ነገር አለ?
ይኸው ነው። አመሰግናለሁ።
እሺ ደንበኛችን ስለደወሉ እናመሰግናለን። ስለ አገልግሎት ያሉት ሀሳቦች ሴክንድ እሺ ዋለ